ሄላ
ሄሎ ጤና ይስጥልኝ።
እኔ ነበርኩኝ።
ማን?
ይሄ ሙሉ ነኝ።
ጆንቲቲቭ ላይ ነው የደወሉት መለርዳት
ማለት እንዲረዱ ነበረ እርዳታ
ምን አይነት እርዳታ?
ብር
አሁን ሞልቷል። እኛ ጋር የተመዘገቡ ከአንድ ሺህ አምስት መቶ በላይ ሰዎች ስላሉ እየመዘገብን አለ
ተመዘግቡኝ ያላችሁ አሁን እየመዘገብን አይደለም። ለጊዜው ምዝገባ አቁመናል።
መቼ ነው የምትመዘግቡት?
ስንጀምር ማስታወቂያ እንሰራለን። ፌስቡክ ላይ ወይም TikTok ላይ እናሳውቃችኋለን።
ቻው